የሉም። ጤና ይስጥልን ቤተሰቤ እንዴት ነው የምንረዳው?
transfer አድርጌ ነበር አልገባልኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥርህ?
አዎ እሺ ስንት ብር ነው?
አምስት ሺህ ብር
ወደ ንግድ ባንክ ነው አይደል የላከው?
አዎ እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
nice እሺ ስለ ደውል እናመሰግናለን። መልካም ቀን